Hello ጤና ይስጥልን። Hello ይላሉ።
እ ከውዳ vehicle manufacture የነበር የምደውልልሽ ራሀይ ነሻ?
አዎ ከምን ከውዳ vehicle manufacture እሺ
እ፣ ነገ ጠዋት ሁለት ሰዓት ላይ በ junior accountant ነት ፈተና አለሽ፣ የጽሑፍ ፈተና።
Okay የት ነው?
ኦፊሳችን ለቡ መብራት ኃይል አርሴማ ፊት ለፊት።
እሺ እሺ
እ እ ምን አልሽ?
ትመጫለሽ ወይ?
አዎ እሺ ደውዪልኝ ስትመጪ።
እሺ